ሄሎ ሄሎ hello አቤት hello አላምነው አቤት።
እንዴት ነህ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። Grand i10 ሁለት ሺ አስራ ሰባት የምትሸጥ መኪና አይቼ ነበር።
ግራንድ አይቴን አዎ አሁን ታይ እ፣ ተሲ Grand i10 አለን እንዴ? Grand i10 የለማ። የበፊት ነው ያየኸው?
አይ ከሁለት ቀን በፊት የወጣ ነው። ቅዳሜ ቀን የወጣ ነበር። አይ ቅዳሜ Grand i10 አለን እንዴ? ላይ ቤት Grand i10 አለ የስጢፎ አለ። አዎ
አለ።
አለ።
okay እ፣ የት ነው ቦታ መጥቼ ማየት ፈልጌ ነበረ።
ፓስተር ፓስተር ይምጣ ፓስተር ጋር ነው።
ትጠራዋለህ። አልቆምማ። እሺ። አዎ ፓስተር
በቃ እሺ፣ ስመጣ ደውል። ፓስተር ምኑ ጋር ነው?
ፓስተር አደባባዩ ላይ አደባባዩ ላይ። እሺ አዎ። እሺ እሺ፣ ገባኝ። እሺ።
ይሸተባል እንዴ?